hello ጤና ይስጥልን።
አብረሽ ጻፍ ፍጹም ፋርማሲ አዎ ከአሪፍ ፔ ነበር የምደውሉት። አሪፍ POS machine እሺ ምናልባት ሰማያችን POS ማሽኑ ላይ ያጋጠሙት ችግር ካለ ለመጠየቅ ነበር።
እንትን ካርድ እየመረጠ እኮ አስቸገረ። እኔ አሁን ለአምስተኛ ወይ ለአራተኛ ጊዜ ነው የነገርኳቸው።
እሺ ካርድ በጣም- እየመረጠ ካርድ ይመርጣል፣ አይቀበልም።
የምን የመንግስትን ነው የሚመርጠው?
ንግድ ባንክ ካርዶች ማለት ነው።
አይሰራም። የንግድ ባንኮችን አዎ የሆኑ እሺ፣ የሆኑ እምቢ አለች።
ባንኮችንም እንደዛ select ያደርጋልና ተካክለን ብለውኝ እ፣ እየተጠቀምኩበት አይደለም።
እሺ፣ የእኛ ባለፈው ቲሞች ምን- መጥተው ነበረ።
አዎ መጥተዋል፣ አገባያቸዋለሁ። በባለፈው የሚመለስ ማሽኑ ብሎ ይመጡ እሺ ምን ከተስተካከለ እ? ከተስተካከለው ምናምን?
እንትን ላጠ- እጠቀመዋለሁ ብየዋለሁ።
እሺ ይስተካከል ከሆነ ደንበኛችን አስተካክሉት እና እንጠቀም።
ሚና restart አድርገው ሞክረውታል ደንበኛችን።
አዎ ተደ-
እሺ ደንበኛችን፣ በእኛ በኩል ለሚመለከት አካል እናስተላልፍሎታለን። ምናልባት ሌላ የገጠሙት ችግር ካለ ዘጠና ሶስት ዘጠና አምስት ላይ ደውለው ያሳውቁን።
እሺ እሺ እሺ ደንበኛችን